Hello
Hello አቤት
withdraw ጠይቄ አየር ላይ ቆሟል። approval ይጠይቃል።
እሺ አንዴ ጠብቀኝ መስመር ላይ እሺ እሺ
እስኩ ከዳት እየላኩ ነው አቤት hello ቆይ አንዴ እያስተላለፍኩ ነው እሺ እሺ እሺ
አለይኩም ልርዳው?
ዊዝድሮ የነበረ እህቴ እና አፕሩቫል ይጠይቃል።
ኦኬ አፕሩቫል ጠይቃል። የቤት ቤት ቁጥርን ንገረኝ አባቴ።
አስራ አምስት አስር
እሺ ቃ እንዴ ቅርታ አባት
Hello Hello
ቤት እሺ አባ ቆይ አንድ እሺ ይቅርታ በጣም እሺ ንገረኝ ቁጥርን ዜሮ ዘጠኝ አስራ አምስት እሺ አስራ አምስት አስር አስር ሰላሳ ዘጠኝ